አሰለማኒ ባባ
ሰላም ነው። እንዴት ነሽ?
አለን ሰላም
አለን። እኔ እምልሽ እ ለእንትን የሚሆን ለራይድ የሚሆን እንትን አላችሁ እንዴ?
ምን እ ቪትስ ወይም ፕላትዝ ምናምን ቀነስ አለ።
የሚያደርጉ መኪና እስከ ስንት ስንት ከፍለውን
እ ባንክ ያለበት ማለት ነው። ማለት በስንት ነው ባንክ ያለበት ምናምን ልትነግሪኝ ትችያለሽ?
ባንክ እናያይዛለን እንጂ ባንክ ያለበት መኪኖች የሉንም።
okay ራሳችሁ ታያይዛላችሁ?
አ
okay ስለዚህ እስከ ስንት አሉ Vitz ኦች? ሁለት ሺህ ሁለት ምናምን
እስከ አንድ ነጥብ ስምንት
ሁለት ሺህ ሁለት አ
okay Platz አላችሁ እንዴ?
Platz አለን ሁለት ሺህ አንድ አለን ሁለት ሚሊዮን አንድ መቶ
ሁለት ሚሊዮን አንድ መቶ እም፣ okay cash እንትን የሚያስፈልገው ለ Vitz
ለዚህ ስድ- ስድስት መቶ እናያይዝለታለን ቀሪውን cash ይከፍላሉ ማለት ነው።
እኔ እጄ ላይ ደግሞ ያለው አንድ አንድ ሚሊዮን ነጥብ ነው።
አንድ ይከፍላሉ። ምን አሉኝ?
እጄ ላይ ያለው አንድ ሚሊዮን ነው።
እኮ ይችላሉ ወይ መተው ያናግሩና በአካል
okay የእንትናቸው የት ነው?
ፓስተርና መስቀል Flower አለን።
እ- እ፣ መስቀል Flower ምኑ ጋር መስቀል Flower ይቀርበኛል።
ምስራቅ በር ስጋ ቤትን ያውቁታል?
ምስራቅ በር ምስራቅ በር ስጋ ቤት።
እ፣ የት አካባቢ ነው ውዴ?
መስቀል ፍላወር እኮ መስቀል Flower ን ይሄ ናዝራዊ አካባቢ አውቀዋለሁ።
ና- ና- ናዝራ ሆቴልን ካወቁት ናዝራ ሆቴልን ትንሽ ወደ ላይ ሲሄዱ U-turn አለ።
ይተርናል ይሄ ወደ ቤተክርስቲያን በስተቀኝ።
ወይ ያ- ያሬድ አካባቢ እዛ እንደ አትደርሱም። ናዝራ ሆቴል አለ አይደለ?
አ ናዝራ ሆቴል ትንሽ ሲሄዱ U-turn አለ።
እሺ በስተቀኝ በኩል ሲገቡ አፍሮ ሊንክስ ሞተር የሚል አለ። አፍሮ ሊንክ
በስተቀኝ በኩል የሆነች ኮብል ነገር ነው።
አ- ሲገቡ በስተቀኝ በኩል ሲገቡ አፍሮ ሊንክስ ሞተር የሚል አለ። ሬክላም በሱ እሺ።
ሬክላም ቴስት ሲገቡ ማሊባባ ሬክላማችን ይታያል።
በቃ ጥሩ። እሺ
እሺ እሺ እህቴ።
እሺ ወይ